ማግባባ
ሄሎ ጤና ይስጥልን።
አብሮ ይስጥልኝ እና ምን አውታባት?
መኪና ፈልጌ ነበርና እሺ
ፒካፕ ነው የፈለግኩት። ፒካፕ ሚትሱቢሺ ኤል ሁለት መቶ ከሁለት ሺ ስድስት በላይ ከዚህ
ሚትሱቢሺ ኤል ሁለት መቶ ከሁለት ሺ ስድስት በላይ ካላት
ሚትሱቢሺ አለን ሁለት ሺህ አምስት ሁለት ሺ አምስት አ፣ አይ ከሁለት ሺ ስድስት በላይ ነው የፈለግኩትኝ ከሁለት ሺህ ስድስት ከሆነ ደግሞ double double ጋቢና double ጋቢና ሃይሉክሶች
price ኡ ስንት ሁለት ሺ ስንት ሞዴል ነው
ሁለት ሺህ አስር አለን
ሁለት ሺ አስር አስራ ሶስት አለን
አይ አስሩን አስሩን እሳ ከቃ ከኔ አቅም ጋር እንትን ሊ- ሊሄድ የሚችለውን
አራት ሁለት- ነጥብ ስድስት
እ?
አራት ነጥብ ስድስት አራት ሚሊዮን ስድስት መቶ ሺህ ሁለት ሺ ባንክ ሁለት አስሩ መቶ አምስት ይወጣለት ሁለት ሺ አስሩ ነው አራት ነጥብ ስድስት አ
okay፣ ውድ ነው እና ምን አሉኝ አባ ሁለት ሺ አምስቱ ስንት ነው የሚባለው ሚ- ሚትሱቢሺ እ።
ጠብቅ ሁለት ነጥብ አራት
okay፣ ሁለት ነጥብ አራት ባንክ ስንት ይወጣለታል
ስምንት
እ? እ? ስምንት መቶ ስምንት ነጥብ okay እሺ እሺ አመሰግናለሁ እሺ አባት